ይስጥልኝ።
hello ጤና ይስጥልኝ።
ጤና ይስጥልኝ።
hello እ መረጃ ልጠይቅ ነበር።
ይቻላል።
እ የዛሬ ካናዳ flight ነበረ ዛሬ ማታ ስድስት ሰዓት ላይ cancel ተደርጓል እንዴ?
የካናዳ በረራ አ!
ለዛሬ ነበረ።
አዎ የዛሬ አስራ አንድ ሰዓት ላይ ማታ አምስት ሰዓት ላይ ስድስት ሰዓት የነበረውን cancel አድርገዋል ብሎ ነግረውኝ ነበር።
okay፣ እሺ። በኢትዮጵያ ኤርላይንስ ነበር የሚበሩት።
አዎ አዎ እሺ፣ አንድ ደቂቃ ሌሎ ጠብቁኛል። መስመር ላይ ከይቅርታ ጋር እሺ ግን እንትኑን አላውቀውም። ትኬት ቁጥር ምናምን የለኝም።
ችግር የለውም። ማታ አምስት የሚነሳውን በረራ ነው አይደል? ያለው?
አዎ አዎ እሺ፣ check አደርግልዎታለሁ። አንድ እሺ
እርሶ እንደፈለጉ ቪዛም አለ ቲኬት ከነ ቪዛም ቲኬትም ብቻውን ከፈለጉ ይከመኛል።
ቶሮንቶ መሄድ ነው።
አዎ ኮሪያ በጣም ይቅርታ የደቡብ ኮሪያ ቪዛ የለንም ለጊዜው። ቲኬት ነው
ደቂቃ ሌሎት ነው። ይቅርታ።
እሺ ያው ያው
ሄሎ
ሄሎ፣ እያየሁልዎት ነው። እሺ፣ አንዴ እሺ
በጣም ይቅርታ መስመር ላይ ስላስጠበቅኩት።
እሺ cancel ተደርጎ ሳይሆን delay ያለው
እ ስንት ሰዓት ከሮም 11 አ- ማታ 11 ተኩል የሚነሳበትን እ 11 ከ49 19 ደቂቃ delay ያለው no no ከዚህ ከዚህ የሚሄደው ነው ከዛ የሚመጣው አይደለም። ከዚህ የሚሄደው
እኮ ከአዲስ አበባ ሮም ከሮም እ፣ ቶሮንቶ አይደለም የሚሄደው በረው እ አይ ቀጥታ direct flight የለውም እንዴ? direct flight ነው።
እ፣ በረራው ቁጥሩን ቢነግሩኝ ግን የተሻለ ነበረ። ለዚህ ጋር አ፣ አሁን እኔ ጋር ስለዚህ የሚያሳየኝ አይ ከአዲስ አበባ ሮም actually ትናንት ማታ ደውለው ነው cancel ተደርጓል ያሉት። የማታ የስድስት ሰዓት flight cancel ተደርጎ ለሐሙስ ዞሯል ያሉት።
ለሐሙስ አ okay። ለበለጠ መረጃ 6787 ላይ check ቢያደርጉት እሺ ይሻላል።
እሺ እሺ አመሰግናለሁ።
የተረዳሁት ነገር ኖረ።
አይ ልክ አመሰግናለሁ። እዚህ ውስጥ እናመሰግናለን ስለደወሉ። መልካም ቀን።